ከኢየሱስ ጋር የአባቴ ልጅ የቃል ኪዳን ፍቅር እኔ ዋፈረስኩት ደካማ ነኝና ኢየሱስ ግን በመውደዱ ጸና እኔ ዋፈረስኩት ደካማ ነኝና ኢየሱስ ግን በመውደዱ ጸና እያቀማጠለ ሁሉን እየሰጠኝ መሻቴን ምኞቴ እየፈጸመልኝ እኔ ግን ከምክሩ ልቤን አርቃለሁ እንደዚህም ሆኜ ሲያፍቅረኛ ያለሁ እኔ ግን ከምክሩ ልቤን አርቃለሁ እንደዚህም ሆኜ ሲያፍቅረኛ ያለሁ ትቼው ሄድና ጀርባዬን ሰጥቼ ከኃጢአት ጋር ገጥሜ ቆስዬ ምጣለሁ ዓለም የእርሷን ልጆች አቅፋ ስትይዛቸው ሜዳ ላይ ሲያይ ደግሞ አያስችልም ዓለም የእርሷን ልጆች አቅፋ ስትይዛቸው ሜዳ ላይ ሲያይ ደግሞ አያስችልም ውል ነበረን ከኢየሱስ ጋር የአባቴ ልጅ የቃል ኪዳን ፍቅር እኔ ዋፈረስኩት ደካማ ነኝና ኢየሱስ ግን በመውደዱ ጸና እኔ ዋፈረስኩት ደካማ ነኝና ኢየሱስ ግን በመውደዱ ጸና አስቀይመውና እኔ ዋኮርፋለሁ ቁስሉን ወጋና ደግሞ ምጮአለሁ አመመኛ ይል ልቀፍህ ይለኛል ከፍህ ይለኛል በምሕረቱ ብዛት ሁሌ ይሸከመኛል እንግዲህስ በቃኝ ፍቅርህ አስተማረኝ ካንተ ሌላ ወዳጅ ፈጽሞ ይቅርብኝ ምሕረትና ፍቅር ከተግሣጽ ይበልጣል ማስተዋል ላለው ሰው ትዕግሥትህ ይበቃል። ምሕረትና ፍቅርና ፍቅር ከተግሣጽ ይበልጣል። ማስተዋል ላለው ሰው ትዕግሥትህ ይበቃል። እንግዲህስ በቃኝ ፍቅርህ አስተማርኛው ከፍቅር ተመሪያል ማስተዋል ላለው ስም ትዕግሥት